አገኘሁሽ ድራማ እባክዎን ልርዳዎት?
ሰላም ነዎት?
ሰላም።
ቲኬት ማወቅ ፈልጌ ነበረ።
እሺ ለመቼ ነው? ከየት ወዴት?
ትናንትናም ጠይቄ ነበረ፣ የማክሰኞ ነበር። የሮቡንም check አድርጌ book ማድረግ ፈልጌ ነበረ።
okay
ሮብ ከጄኔቫ to አዲስ አበባ።
እሺ መምጫ ብቻ ነው አይደለ?
እ እ መምጫ ብቻ ነው አይደለ?
አዎ አዎ የአሁኑ ሮብ ነው በሀያ አ- አዎ
እሺ ቅናሽ ያለው በኳታር እና በተርኪሽ ነው።
ተርኪሽ ስንት ነው?
ተርኪሽ ሰላሳ አምስት ሺህ ሰባ ሁለት ብር okay ከማክሰኞ ጋር ተመሳሳይ ነው?
እም፣ እስኪ ማክሰኞ የሚለው አዎ ትክክል ተመሳሳይ ነው አ እሺ ሐሙስስ check ታደርግልኛለህ?
ይቻላል። ሐሙስም ተመሳሳይ ነው ስንት ነው?
ሰላሳ አምስት ሺህ ሰባ ሁለት ብር
okay ያው የማክሰ ተመሳሳይ ነው ማለት ነው።
ተመሳሳይ ነው። አዎ።
እሺ የማክሰኞውን እንዴት ነው book የማደርገው? then እከፍላለሁ እንዴት እንደማደርግ process ኡን።
okay ስለዚህ ያው እ፣ ፓስፖርት አሉት የተጓዥ እም እም?
የተጓዥ ፓስፖርት detail አሉት አዎ አዎ እ፣ ስለዚህ የእኛን ስልክ ቁጥር ሰጡትና የቴሌግራማችንን እሺ በሱ ላይ ልኮሉ እዛ ላይ book አደርግሎታለን።
እሺ ንገረኝና ልያዘው ስልክህን።
እሺ
ዜሮ ዘጠኝ ዜሮ ዘጠኝ አርባ ሁለት
አርባ ሁለት አርባ ዘጠኝ አርባ ዘጠኝ ሰባ ስድስት ሰባ ስድስት አርባ ዘጠኝ
አርባ ዘጠኝ አዎ አርባ ዘጠኝ ዜሮ ዘጠኝ አርባ ሁለት አርባ ዘጠኝ ሰባ ስድስት አርባ ዘጠኝ
እልክልሃለሁ።
እሺ እንትን ብሩን ምን ላይ ነው transfer ማድረግልህ?
እ፣ ስልክ አስገባሉትና በ account ኡ በስልክ ቁጥሩ text ይመጣል። እሱን ኮድ አሳይቶ ባንክ ሄዶ መክፈል ይችላል።
እሺ እንትን መጠየቅ ነበር። ሻንጣ ሁለት ነው አይደለ?
ሻንጣ ሁለት ሻንጣ ነው ሀያ ሶስት ሀያ ሶስት transit time ኡ ተመሳሳይ ነው። በቃ book አድርግልኝ አሁን እልክልሃለሁ ፓስፖርት።
እሺ ስለዚህ የማክሰኞ ይሆን አይደል?
አዎ አዎ okay እሺ እሺ ሌላ የምረዳዎት ነገር አለ?
በቃ አመሰግናለሁ።
እሺ እኛም እናመሰግናለን። hello አቤት ይቅርታ፣ ምናልባት email address ም ካሉት በዛው በቴሌግራም ቻናላችን ላይ ላኩ።
እሺ
አመሰግናለሁ። መልካም ጊዜ።
እሺ